እንጂ ያኛውን መደወል ጀ ማንሳትም ይችላሉ።
ነው የሌላቸው
ሌላ ምን ያስጠልኝ ፍሬሽ ኮርነር ነው አ ከአርስፔ ነው የምደውልሎት ረዲት እባላለሁ ወይ
ረዲት እባላለሁ ከአርስፔ ነው የምደውልሎት እንዴት ነሽ?
እሺ ስሞትን ማልበል
ሲሳይ
ይቅርታ አይሰማም ሲሳይ እሺ ሲሳይ ማን ሌቃ
ቢቃ አ ሌቃ
ቢቃ አ ሌቃ ደግሞ እሺ እሺ አመሰግናለሁ እ በዚህ ሁለት ቀን ውስጥ ምንም transaction አላደረጉም በ POS ማሽኑ ላይ ያጋጠሞት ችግር አለ እንዴ አይ ምንም ችግር አላጋጠመንም። እንሰራለን።
እሺ መልካም
መልካም እሺ ከ- ምንም እ ችግር ካላጋጠሙት ማንኛውም እ ችግር ካጋጠሙት በዘጠና ሶስት ዘጠና አምስት ደውለው እርዳታ ማግኘት ይችላሉ። እሺ እናመሰግናለን። መልካም ቀን ይሁንልዎት።
እሺ፣ እሺ።